ጤና ይስጥልን ቤት
ቻፓ ቆረጠብኝ ሁለት መቶ ብር
deposit አይደለ
አ deposit አድርጌ message ም ገብቶልኛል ብሩ ግን እሺ። አ ላክልን እሺ። ቴሌግራም ላይ deposit message ኡን ለቻፖች እያሳወቅን ነበረ።
በምን ልላክ በቴሌግራም ቴሌግራም የለህም?
okay ወደ እናንተ ነው የምልከው አዎ የእኛን እኛ ላይ ላክና እኛ ለቻፖች እናሳውቃለን። እየመለሱ ነው፣ የብዙ ሰው ነው እና አሁን ይመልሳሉ ተጨናንቋል በጣም። አዎ እየመለሱ ነው፣ በእርግጥ በ order ማለት ነው።
okay message ኡን ልላክልሽ አ message ኡን የ Best Bet ቁጥርን አንድ ላይ ላክልኝ። ቁጥራችንን ታውቃለህ? የቴሌግራም አዎ አዎ በቃ እዛ ላይ ላክልን፣ ቶሎ እናሳውቃለን። እሺ እሺ እሺ